የምትለው?
hello ጤና ይስጥልኝ።
ወይ ሰላም ነው?
እግዚአብሔር ይመስገን። ኪራ VIP Printing Advert
አዎ ነው።
እሺ ከዊፕላስ Solution ድርጅት ነበር የምደውልልዎት።
እሺ ከዚህ በፊት ዊፕላስ Solution Provider የሚል መተግበሪያችን ላይ አገልግሎቶትን ለመስጠት ተመዝግበው ነበር።
የሆነ ጊዜ አይመስለኝም።
እ- እ- እ?
የሆነ ጊዜ ተመዝግቤ ነበር።
አደለ? እሺ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ በመሆን ያለምንም ክፍያ ለተጠቃሚዎች አገልግሎቶትን መስጠት ይችላሉ።
በጣም አሪፍ። እሺ thank አባ እና ደግሞ በተጨማሪም ዊፕላስ Solution User የምትል application አለችን። እዛች ላይ ገብ- አውርደው በመመዝገብ እዛ ላይ በመግባት ድርጅቶትን ማየት ይችላሉ። በተጨማሪም transportation ጨምሮ ከአርባ አራት በላይ እንደ እርሶ እና ከእርሶም ሌላ ዘርፍ ላይ የተሰማሩ አገልግሎት ሰጪዎች አሉ። ያንንም አገልግሎቶች መጠቀም ይችላሉ።
ምን አይነት አገልግሎት ነው እሱ?
እ፣ ልክ እንደ እርሶ print ቤት፣ እ፣ ፀጉር ቤቶች፣ የተለያዩ ምግብ ቤቶች፣ አማካሪዎች የመሳሰሉትም ተመዝግበዋል። በዚህኛው አሁን በሰጠሁት በፊት በተመዘገቡበት application ማለት ነው።
እሺ፣ ከዛ እነሱን ጨምሮ የታክሲ አገልግሎት የሚሰጡም ድርጅቶች አሉበት እዛ ላይ።
እህ፣ እህ፣ ስለዚህ user ን አውርደው እንደ ተጠቃሚ ደግሞ አንደኛ ድርጅቶትን ያሉ already ስለተመዘገቡ በተጨማሪም ደግሞ አገልግሎት ሊሰጡ የተመዘገቡትን አገልግሎት ሰጪዎች እዛ ላይ በቀላሉ ስለሚያገኙ የሚፈልጉትን አገልግሎት መጠቀም ይችላሉ።
thank you። እሺ አባ እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልዎት።
እሺ thank you